ሄሎ ጤና ይስጥልኝ ቃል ኪዳን እንክብስት ቤት ምን ልርዳው?
ወይ ቃል ኪዳን ሰላም አደረች።
ሰላም ምን ልርዳው?
እንትን ኤጀንት የከፈቱ ልጆች ነበሩ። ጆይት የሚል አሁን ቴሌግራም ላይ ይገባልሻል። ዲቀ ጅጅጋ ማለት ነው ዮሴፍ አሰበ ተፈሪ ነው ወይስ?
አይደለም አስራ ተፈሪ ያለ ምን ጅጅጋዊ ጅጅጋ ነው።
እሺ ኤጀንት አሁን ቴሌግራም ያወራቸዋል። ሲስተም እንድታስተካክሉት ነው ምስል እንዲመጣለት ነው።
ምን አለኝ?
ተ- ሲስተም እንድታስተካክልለት ነው። የኬኑ የውሻ ምናምን ምስል Installation ነው አይደለ?
ማለት ነው።
Hello ወይ አይሰማሽም? ወይ ቃል እኮ ኪዳን Installation ነው አይደል?
አዎ installation ታደርግለታል። ያው እያወራችሁ ነው በቴሌግራም ዲዩለት።
እኮ እሺ እናየዋለን። እሺ እሺ እሺ እሺ መልካም ቀን። እሺ